ጤና ይስጥልኝ ጊዜ ስጥር ነው ልግባት ሰላም ተቋርጠ
እሺ እድሪስ ነበር ልበል ማን አንዋር ነበር?
አንዋር አንዋር ኢብራሂም እድሪስ
ያችነች ስለዚህ ያው ያለውን መረጃዎች ያለው ምንድነው የቀረው ቲክቶክ ላይ ቪዲዮን ያደርጉ
ቲክቶክ ላይ ምን ላድርግ
ቲክቶክ ላይ ያው ሼር ያርጉና ከዛ እዚህ ጋር እና እዛ ጋር ያለው መረጃ አይተን more እንትን ያገኘውን እ፣ እንደውሉታለን ማለት ነው አሸናፊ ከሆነ
እሺ።
እናመሰግናለን